ዘጠና ሁለት hello hello
አቤት
እሺ እሺ አይቼዋለሁ ሄሎ
ደደስ እሺ order አልደረሰም ብለህ አሳውቀህ ነበር ዜሮ አንድ
እ፣ አልደረሰም ሳይሆን እ፣ ስልክ አይሰራም ብሎኛል ብዬ አሳውቄ ነበረ። ሰራልኝ፣ ጨረስኩ።
እሺ order ነበር order ነበር ስንት ነበር
እ፣ አንዴ ቆይ ላውጣው እስኪ። ዘጠና ሁለት ሰማንያ ዘጠኝ
እሺ እሺ እሺ